ጤና ይስጥልኝ። ሄሎ
ምን ልርዳዎት?
ጤና ይስጥልኝ።
ሁሉ ስፖርት ነው። ምን ልርዳዎት?
ሄሎ
አይሰማም?
ይሰማል፣ ይሰማል።
እሺ፣ ምን ልርዳዎት?
እ- ሁሉ ስፖርት ነው።
እ፣ አዎ እ፣ የተቆረጠ ኦንላይን የቆረጥኩት ትኬት እም፣ ድጋሜ ልቆርጠው ብዬ rebet ይላል
ምን እና ይላል?
ድጋሜ ሪ- ሪ- rebet ይላል ድጋሜ ለመቆረጥ ማለት ነው።
እሺ፣
rebet ብዬ ዝርዝሩን ያመጣልኝና እንደገና መድቤ ልቆርጠው ስል እምቢ ይላል። ምንድን ነው ማድረግ ያለብኝ?
አንዴ መስመር ላይ ጠብቁኝ።
እሺ
ሄሎ ሄሎ ምንድን ነው የሚለውት?
እ፣ ኦንላይን በ- በእንትን የቆረጥኩት ኦንላይን ማለት ነው በትኬት ሳይሆን እም፣ ኦንላይን የቆረጥኩና ድጋሜ ደግሜ ለመቁረጥ ስል rebet የሚላል አይደለም option ኑ ራሱ ጋር እም፣ አዎ፣ rebet ስለው ዝርዝሩ ያመጣልኛል የ- ወደ እንትኑ ማለት ነው slip ኡ እም፣ ድጋ- ድጋሜ መድቤ እ፣ እንትን ስለው አይ- አይሰራም invalid ትኬት ይለኛል።
okay invalid ticket ነው የሚለው።
አዎ
invalid ticket እም፣ ቲኬት ቁጥሩን ጽፎ ነው እንደ ደገሙት?
አይደለም ኦንላይን ራሱ ኦንላይን ነው የቆረጥኩት ማለት በ በ account ማለት ነው ticket office እኮ- ሳይሆን account አዎ እዛ ላይም እኮ አለ ትኬት ነበር። እሱን ጽፈው ነው አይደለም rebet ምትላለች እሷ ጋር እኮ rebet አድርገው ካልመጣሉት በቃ invalid ነው ማለት ነው።
okay rebet ብዬ ዝርዝሩ ያመጣልኛል እኮ ይመጣል እኮ ዝርዝሩ እ፣ game ኦች እኮ ይመጣሉ ዝርዝሮቹ እም። እሺ screenshot አድርገው እስቲ ላኩልን ቴሌግራም ላይ
እሺ እሺ ስልክ ላይ የያዙ ልንገሩን እሺ እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ መልካም ቀን አሜን ለሁላችን